Hello አቤት ሰላም ነሽ?
ሰላም፣ እግዚአብሔር ይመስገን።
አለን Glory ውን አይቼው ነበረ።
እ Glory ው ተሽጧል ነበር።
Okay መቼ? አሁን ነው ግን page ኣችሁን እከታተላለሁ።
አዎ፣ ግን አሁን አይደለም post የተደረገው።
አራሬ አዎ፣
Okay ከሶስት ቀን በፊት
ከሶስት ቀን ስንት ተሸጠ?
አስራ ዘጠኝ
Okay አራት መቶ cash ማለት ነው
ወይ ባንክ ነበረበት።
እኮ cash አራት መቶ አንድ አ።
መቶ አምስት ባንክ አዎ እና እንደሱ አይነት ነገር ይገኛል።
እ ካለ post እናደርጋለን። ልክ እንዳየኸው እንደገባ post ባንክ የሌለ ይሆናል።
ባንክ ያለው ነበር። እኔም ትንሽ ብር ነበር ነበር አሃ።
ለዛ ነበር ይሄንን የፈለጉት።
አ፣ በቃ ተከታተል ቲክታካችንን፣ ቴሌግራም ፔጃችንን።
እሺ አይ እከታተላለሁ። እሱም እንዴት እንዳልመጣልኝ አላውቅም።
አዎ